ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች ከደህና ነኝ። እባክዎ ምን ልርዳዎ?
እባክዎት ምን ነው ዛሬ እዛ እንትኑን ነው ቴሌ ምን ሆኖ ነው? ብንል ምንድን ነው CBE ነው
አይ እንትኑ እንደ ቴሌብር
ቴሌብር ምንም አልሆነም አባቴ። ምንድን ከሳንቲምፔይ ከሆነ ለጊዜው ወጥቷል። ከሳንቲምፔይ
እ
ምን ሆኖብህ ነው ንገረኝ። እሺ እንትኑ የለማ ቴሌብር የሚለው ሲቪዮ እና አይሎካሹ እና እንትን ነው። አይሎካሹ ይሰራል እንዴ? ባለኳሹ
አዎ ይሰራል። ምን ነበረ? እሺ ከተ- ከመ- ከተፈቀደለት አማራጭ ውስጥ አተውንት አተውት ነው
አዎ አጥቼ ነው እኮ ቴሌብሩን።
ቴሌብር ከሳንቲፔ ወጥቷል።
አሁን ወጥተዋል።
አዎ ከቻፓ በቻፓ በኩል ግን ያገኙታል። እሺ
እሺ አየ እሺ በቻፓ ሞክሩት። እሺ
አየ እናመሰግናለን። እሺ መልካም